ሄሎ አቤት
ተሰሎን አብስጥልኝ
ሙዚቃ ማዳመጥ ነበረ። በዚህ በዚህ ስልክ ጥቅሜ አላውቅም።
በዚህ ቁጥር ሳይሆን ሙዚቃ የሚያዳምጡት ዘጠና ሁለት ስልሳ ሁለት ላይ መደወል ለሙዚቃ አማራጭ ሁለት ላይ ዘጠና ሁለት ሁለት ላይ መደወል ለሙዚቃ አማራጭ ሁለትን ይጫኑ የሚለውን በመጫን የተለያዩ ቋንቋዎች ሙዚቃዎች አሉ
ሄሎ
አቤት ይሰማኛል
አርገበሬና ግን በዚህ ያለ
በምን
ለሀያ አራት ሰዓት ታችኋል ያል ግን እኔ አልተጠቀምኩም። እንዴት ነው
ዛሬ ተጠቅመው ነበረ
አልተጠቀምኩም።
እኮ ደውለው መጠቀም ይችላሉ። ዛሬ በሶስት ብር
አው ያው እኔ አልተጠቀምኩም፣ ግን ስደውልላቸው ዛሬ ብልጣችኋል ብዬ ነው።
ለመጠቀም ፈልገህ ዛሬ አገልግሎቱን ተጠቅመው የሚልህ ሀያ አራት በኋላ ይሞክሩ ነው የሚለው።
አዎ
እሺ የ system ችግር ስለሆነ አስተካክላለን። ይቅርታ ደንበኞች። እሺ ማን ልበል?
ኢብራሂም ሂካ እባላለሁ።
ማን
ኢብራሂም ሂካ እባላለሁ።
ይደውሉልን። እናመሰግናለን። መልካም ቀን
ስለ እናንተስ መልካም ቆይታ።